ጤና ይስጥልን። ቢጫ ኢትዮጵያ ቤተልሔም ልዩ ባኮም ልርዳዎት?
አዎ አሁን ስልክ ስጠኝ ብለሽ ነበር አልደውዬ ነው ኦክሲጅን ነው
እሺ
ዜሮ ዘጠኝ አስር
የምን ስልክ ነበረ እ፣ የተጠየቁት?
አሁን አሁን አሁን ኦክሲጅን አልቆብናል ብዬሽ እዚህ ለጋር የሚባል የለም እዚህ ሰንጋተራ ምናምን ተባብዬ ደውዬ አል- ነበር።
አላስመዘገቡ በማስገቡ- ማለት ነው።
አሁን በአሁን በመሀል ተቋርጦብኝ ነበር። አሁን ደውዬ ነበር እሺ ዜሮ ዘጠኝ አስር
ዜሮ ዘጠኝ አስር ሰማንያ ዘጠኝ ሰማንያ ዘጠኝ
ሰላሳ ሰባ ሁለት ስንት አሉኝ ደንበኛችን?
ሰላሳ ሁለት ሰባ ሁለት ሰላሳ ሁለት ሰባ ሁለት ሺ ላይ ጠቁኝ በዚህ ነው እንትን ነው ልጠብቅ መስመር ላይ ያገኛል ያሉት ነው።
እንዲማ አሁን አብረን ነበር